hello ጤና ይስጥልኝ። ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
Donkey Tube ነው የምንረዳውት።
የሆነ ድንቅ ልጅ ለመ- ለመ- ለሱ መረጃ ለመስጠት ነበር።
እሺ የ- የስንት ዓመት ልጅ ነው መጠቆም የፈለጉት?
አጭር ነው ግን አጭር ልጅ ነው እና በተፈጥሮ ግን እድሜው ትልቅ ነው።
okay ስንት እድሜው ስንት ይሆናል?
እ
እድሜው ስንት ነው?
የምትይው አልደረሰም ሲል የሚልኝ እህ እ?
የምትይው አልደረሰም ሲል የሚልኝ እድሜው ስንት ነው? ስንት ዓመቱ ነው?
አስራ ሰባት ግን እጣን ነው አጭር ነው ቁመቱ።
እሺ እኛ ጋር እጹብ ድንቅ ልጆች ላይ ለመቅረብ ያ አጭር መሆን አይደለም። እድሜያቸው አዎ።
አምስት ዓመት እና ከዛ በታች የሆኑ እ፣ ከዛ ልዩ ተሰጥኦ ያላቸው ታለንት ያላቸው ልጆች ካሉ መደወል ይችላሉ፣ መጠቆም ይችላሉ። የአስራ ሰባት ዓመት አይሆንም።
እሺ፣ እሺ፣ እናመሰግናለን።
እናመሰግናለን።
እሺ።